ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎ ምን ልርዳዎ?
ሰላም ነው እንዴት ነሽ?
አለሁ እግዚአብሔር ይመስገን።
ከትናንትና ወዲያ deposit አድርጌ እንትን አድርጌ withdraw አድርጌ ነበርና እሺ
አልገባልኝም ሁለት ሄደ ብር እስኪ ስታደርግልኛለሽ?
እ ይሄ ነው ቁጥርህ የቤት ቤት ቁጥርህ?
አራቱ ነው እሺ ስንት ብር ነበረ ወጪ ያደረከው?
ሁለቴ ሶስት ሺህ ብር ሶስት ሺህ ሶስት ሺህ ሁለቱም አልገባም?
ሁለቱም አልገባም ቴሌ ብር ነበር።
እሺ ትንሽ ጠብቀኝ መስመር ላይ እሺ
hello
አሀ ይኸውልህ ትናንትናና ከትላንት ወዲያ ትንሽ system fail አድርጎ ስለነበር በሳንቲም ፔ በኩል ለዛ ነው የቆየብሽ። እሺ እስካሁን processing ላይ ነው ያለው፣ ግን ለእነሱ አሳውቅልሃለሁ እሺ እንዲገባ።
እሺ እሺ እሺ እሺ እናመሰግናለን በይ